አቤት
ይቅርታ ይቅርታ፣ በስህተት ነው። የሽቶዎች ናቸው ያዘዙት።
ኦ ትንንሽ ሽቶዎቹ አዎ አዎ፣ አራት ሽቶዎች ትንንሽ ሽቶዎች።
አዎ አዎ እንትን አይደሉም አለኝ እኮ original አይደሉም አለኝ ልጅ እኮ
አዎ ማለት እ፣ ምንም ምንድን ነው የሚባለው ምንድን ነው የሚባለው እኔ ያለኝ
በጣም እ፣ በ- ግን በጣም አሪፍ እ፣ ሽቶዎች ብዙ ሰው የሚወስዳቸው ሽቶዎች ናቸው።
አለ
አዎ
ምን ነበረ ስሙ እሺ ደውልልሻለሁ አንዴ ቆይ ዝጊ እሺ እሺ
አንዴ ዝጊ